ሄሎ ጤና ይስጥልኝ ሚስት ቤት
ሲስተር ብር ውስድሮ እያደረኩት አሁን
እሺ
ውስድሮ ስደረግ አምስት ሺህ ወረፋዎችር እንደገባብኝ መሰለኝ።
ኦኬ እሺ አሁን በደወልክበት ቁጥር ነው ቤት ቤት የምጠቀመው?
አ- አ- በዚህ ላይ ያው እ- እሺ ስንት ብር ነበር?
አስራ አንድ ሺህ አስራ አም- አስራ አንድ ሺህ
አንዴ አምስት ነው?
መቶ ነበረ። አይ አስራ አስራ አንድ ሺህ አምስት መቶ ነበረ። አምስት መቶ አ- አምስት ሺህ withdraw አደረኩት። አምስት ሺህ ደግሞ ያው voucher ገባብኝ።
እሺ እሺ አሁን አምስት ሺህ ብር ነው አይደለ?
አ ያልገባልህ ያለው አምስት ሺህ ነው።
አ
እሺ በሳን በቴሌብር ነው ወደ ቴሌብር ነው በሳንቲም ፔ ወደ ቴሌብር ነው ያረካው።
አ ወደ ቴሌብር እያደረኩት ወደ ሳንቲም አልገባልኝም።
እሺ confirm አድርጌልሃለሁ። እሺ
ደ- ደርሶልኛል።
አዎ ገብቶልሃል።
አይ ያለሽ እሺ እሺ መልካም ምሽት ይሁንልህ።